ሀሳብም የለኝ ያንቺ ነገር ይብላው እንጂ አንጀቴን ማን አይቶ ጉዳት ዋጋዬ እንዳጀማመሩ ፍቅር ያልቃል ብዬ ዋጋዬ እንዴት ልጨርሰው ወለዱን ከፍዬ ዋጋዬ በትዝታሽ ሜትር ናፍቆትሽ ሲለካ ዋጋዬ ያመት ዕዳ ሆነኝ ይማለለካ ይማለለካ ዝማምዬ ዝማምዬው ገዳ ዝማምዬ ዝማምዬው ገዳ ዝማምዬ ዝማምዬው ገዳ ዝማምዬ ዝማምዬው ገዳ ዝማምዬው ገዳ ዝማምዬው ገዳ ዝማምዬ ዝማምዬው ገዳ ዝማምዬው ገዳ ፍቅርሽ አንጀት በላ ማማክረው የለኝ አፍኛው በሆዴ አፍኛው በሆዴ ተረፈኝ እየራቀኝ ዘዴ እየራቀኝ ዘዴ ለካ እንዲህ ይጎዳል ቁርጥን ያለማወቅ ቁርጥን ያለማወቅ ወይ አለመገንዘብ ወይ አለመጠንቀቅ ወይ አለመጠንቀቅ ወይ ብላት ወይ ዘዴ ወይ መላ ምንማ ስቃጠል ስብላላ ወይ ብላት ወይ ዘዴ ወይ መላ ጧት ማታ በፍቅርሽ ስብላላ ወይ ዳ እኔ ዘጋ ወይ ፍዳ ወይ ዳ እኔ ዘጋ ወይ ፍዳ አይኔማ ለፍቶ መናነኝ ታሳብኝለኝ ያንቺ ነገር ይብላው እንጂ አንጀቴን ማን አይቶ ጉዳት ወይ ዳ የኔ ዘጋ ወይ ፍዳ ወይ ዳ የኔ ዘጋ ወይ ፍዳ አይኔማ ለፍቶ መናነኝ ታሳብኝለኝ ያንቺ ነገር ይብላው እንጂ አንጀቴን ማን አይቶ ጉዳት ዋጋዬ አለኝ ተይ ያልኩሽ የፍቅር አዝመራዬ ዋጋዬ አይን እየሳሳልሽ ሲራበሽ ገላዬ ዋጋዬ ጥረት የድካሜ ትብስ ይቀር ሜዳ ዋጋዬ ለምን ሆዳ ይብሰኝ ለምን አልጎዳ ለምን አልጎዳ ዝማምዬ ዝማምዬው ገዳ ዝማምዬ ዝማምዬው ገዳ ማምዬ ማምዬው ገዳ ማምዬ ማምዬው ገዳ ማምዬው ገዳ ማምዬው ገዳ ማምዬ ማምዬው ገዳ ማምዬው ገዳ ፍቅርሽ አንጀት በላ ናቱኛ የራቀኝ ማታ ሲያሞቃሽኝ ማታ ሲያሞቃሽኝ ሁሉም መስለም አደል ከሰው ሲያሳንሰኝ ከሰው ሲያሳንሰኝ ጥረት የድካሜ የትም ሲቀር ሜዳ የትም ሲቀር ሜዳ ለምን ወዳ አይብሰኝ ለምን አልጎዳ ለምን አልጎዳ ወይ ብላት ወይ ዘዴ የለው መላ ምንማ በፍቅርሽ ትጉላላ ወይ ብላት ለው ዘዴ ወይ መላ ምንማ ስቃጠል ትጉላላ ወይ ብላት ወይ ዘዴ የለው መላ እንኳን ማታ በፍቅርሽ ትጉላላ እንኳን ማታ በፍቅርሽ ትጉላላ እንኳን ማታ በፍቅርሽ ትጉላላ ምንማ ስቃጠል ትጉላላ ምንማ